ሄሎ
ሰላም ጤና ይስጥልን።
ጤና ይስጥልን። አብረን እንጸልይ። እኔ ጫወታ አልቋል፣ ግን
አላበረም።
እንትኑ አይ- አዎ አላበረም ማለት እሺ ካሸር ኮዱን ንገረኝ።
ኮድ ካ- ካሸር ኮድ የሚል አለ ከታች
ከታች ነው ወይም ከላይ?
ከታች አለ ወረቀቱ ላይ
አዎ ኮድ አስራ አራት ከታች ካሽ- ካሸር ኮድ ካሸር- የምትል እሺ፣
አስራ አንድ እሺ፣
አርባ አራት እሺ
ሀያ ሰባ አራት
አዎ ቦነስ ሰጥተዋል። እሺ
በእውነት ነው።
አዎ አዎ። አንድ ስንት ብር አለው?
ዶስት አለው ሀያ አምስት ብር አለው እ?
ሀያ አምስት ብር
እሺ ለቆ